ስሜ አበራቸው ካሮራ አብዱላ ይባላል።
ሄሎ ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ። ሰላም ነው? አይሰማም እንዴ? ሙሉጌታ
ሄሎ አይሰማም?
ይሰማል?
ከ EthioChicken ነበር የሚደውለው።
እ?
ሙሉጌታ ነህ?
ጌች
ሙሉጌታ አይሰማም እንዴ? ሙሉጌታ
ሙሉጌታ ከየት ነው?
ሙሉጌታ አይደለህም አንተ?
ሙሉጌታ ማን?
ሙሉጌታ አድማስ
ሙሉጌታ አድማስ እህ
ይሳሳል።
ከ EthioChicken ነው እኔ የሚደውልልህ።
ከየቶች ግን ባ- ባለፈው ደውለህልን ነበር አይደለ?
አሀ እ ስለዚህ በሙሉጌታ ስም ነው ያሳወቅን። ቅሬታ አቅርበህ ነበረ
እ፣ መስመር ተሳስቷል ሲጀመር እ?
ማለት ነው።